hello ጤና ይስጥልኝ ችብችብ አብረሽ ብለን ችብችብ ነው አዎ ነው
እባክሽን የዛሬ ዕቃ ላይ ፖም የሚል እንደወጣልኝ ይልኝ በእናትሽ ትናንትና ደውዬ እንትን complain አድርጌ ነበረ አዎ ወጥቶሎታል ገርጂ አይደለ location አዎ።
የሞሉት ወጥቶሎታል አዎ እኔ ነበርኩ ትላንትና ያናገርኩት ነው እሺ አዎ አይ እቃው ወጥቶሎታል።
ስለተፈለገ ጠዋት ይደርሳሉ ወይ ብዬ ነው እ እሱን እንኳን እርግጠኛ ሆኜ አልነግረውትም ያው እ፣ መንገድ ምናምን ስለሚዘጋጋ እ፣ እሺ።
ዛሬ ይደርስልዎታል ችግር የለም
እሺ እሺ እሺ መልካም ቀን እሺ እሺ